ሄሎ
ሰላም ነው።
hello እግዚአብሔር ይመስገን።
hello ሰላም ነው።
እግዚአብሔር ይመስገን።
እ፣ መረጃ- መረጃችን ከተማርበት ዩኒቨርሲቲ ነበር ያገኘ ነው እና እሺ ወደ vehicle manufacturing PLC ላይ ክፍት የስራ እ፣ ቦታ ስላለ በ junior accountant እ፣ ስለዚህ ሰኞ ዕለት ፈተና አላችሁ። ሁለት ሰዓት ላይ መምጣት ይመችሻል?
እሺ የት አራ- የት ነው?
ለቡ መብራት ኃይል ከአርሴማ ቤተ ክርስቲያን ፊት ለፊት ለቡ መብራት ኃይል ከአርሴማ ቤተ ክርስቲያን ፊት ለፊት እሺ
ሰኞ ጠዋት ሁለት ሰዓት ላይ እሺ።